hello ይቅርታ ስልኬ ካልተዘጋ ችግር ችግር የለውም። አራት አይተው ነው ያዘዙት ትላንት የጥብስ ድንች፣ ካሮት፣ ዝኩኒና ቲማቲም።
እስቲ አንዴ check ላድርገው። አንድ ሁለት ሶስት አራት አሁ አራት ነው። okay አራት አራት ነው። እሱ የ driver ቁጥር ልስጦት እሺ እናቴ እሺ ዜሮ ዘጠኝ ዜሮ ስምንት እሺ ጋር ይቅርታ። እሺ ዜሮ ዘጠኝ ዜሮ ስምንት አስራ ሁለት አስራ ሁለት ሰላሳ ሰባት ሀያ እሺ እናቴ እሺ ካሌድ ይባላል። ይደውሉ።
እሺ እሺ